ሄሎ ጤና ይስጥልኝ። ቤት ቤት ራሄል ነኝ በኮምፒውተር ጨዋ
አብሮ ስትልን እንትን ማወቅ ፈልጌ ነው። ካሸርኮት ልንገርሽ፣ አሸር ፓስፖርት እንድትነግረኝ ነው። እሺ እሺ እሺ ንገረኝ።
አስራ ሶስት እሺ
ሰማንያ ዘጠኝ እሺ
አርባ ስምንት ዘጠና ሁለት አርባ ስምንት ዘጠና ሁለት እሺ አንዴ ይሄ loss ነው፣ ሁለት loss ነው ያለው እና ተመላሽ አይኖረውም።
ሁለት ነው የወጣ።
አዎ ሁለት ጨዋታ ነው የወጣው።
እሺ ሌላ ልንገርሽ፣ እሺ እሺ አስራ ሶስት ሰማንያ ስምንት አስራ ሶስት ሰማንያ ስምንት
አንድ ሰማንያ ስምንት ሁለት አንድ ሰማንያ ስምንት ሁለት
አዎ አስራ ሶስት ሰማንያ ስምንት አንድ ሰማንያ ስምንት ሁለት አይደለ?
አዎ
ይህም ተመሳሳይ ትኬት ነው እንዴ? አይደለም፣ ሁለት ጨዋታ ነው የወጣው። ይሄንንም ይሄም ሁለት ጨዋታ ነው።
አዎ
እሺ ሌላ መንገድ ስላለሁ እሺ አስራ ሶስት ይሰማል ልናገር ነው።
Hello
አቤት ሌላ ይሰማል?
ልንገርሽ።
እሺ አዎ ንገሪ።
ይሰማል።
እሺ አስራ ሶስት ሰማንያ ሰባት እሺ
ሀምሳ ዘጠኝ እሺ
ስልሳ አንድ
ይሄም እንደዛው በሁለት
ይሄም በሁለት ነው።
አዎ እሺ አስራ ሶስት ዘጠና ሶስት እሺ አስራ ሶስት ዘጠና ሶስት ሀያ አንድ እሺ ዘጠና ሁለት ሀያ አንድ ዘጠና ሁለት እሺ አስራ ሶስት ዘጠና ሶስት ሀያ አንድ ዘጠና ሁለት አይደለ?
አሀ፣ አሀ።
አዎ ይሄ ስድስት ጨዋታ ነው የወደቀው።
ስድስት አዎ ሶስት ብቻ ነው ያለፈው።
እሺ አስራ ሶስት ዘጠና እሺ አስራ ሶስት ዘጠና ዘጠና ሁለት አስራ አንድ ዘጠና ሁለት አስራ አንድ ይሄ አራት
እ?
አራት አራት።
ጨዋታ ነው የወደቀው። አዎ
እሺ አንድ የመጨረሻ አስራ ሶስት ዘጠና እሺ ችግር የለውም። አስራ ሶስት ዘጠና ሰማንያ ሀያ ሶስት ሰማንያ ሀያ ሶስት ይሄኛውም loss ነው። አንድ ጨዋታ ነው በእርግጥ የወደቀው፣ ግን odd ኡ ትንሽ ነው። ሰባት ነጥብ ሰባት ነው odd ኡ እና ከሀያ በላይ ሲሆን ነው የሚሰጠው።
እሺ እሺ እሺ ሌላ ሴት እሺ።
ማደርግልህ አለ?
አይ check አድርጌያለሁ።
እሺ አመሰግናለሁ።
እኔም አመሰግናለሁ። መልካም ቀን ይሁንልህ።